ሄሎ ሄሎ ሄሎ ሄሎ አሁን ደውዬ ነበረ እና ተቋርጦብኝ ነው። እሺ ያለኝ መረጃ ይሄ ነበር። ድምፅሽ አይሰማም፣ ይቅርታ። እም፣ ያስተጋባል በጣም። እሺ ምን አልሽኝ?
ነገ ነው አይደል ውሉ የሚያልቀው?
አዎ እሺ፣ ገ- እ፣ ገንዘቡን ውለን ስለ እንትን ባለ ማሳየት ስለሚለው
ይቅርታ፣ ምንም እየሰማሁሽ አይደለም።
እሺ፣ አሁን ስ አይሰማም
ምን አልሽኝ?
አይሰማም አሁን እሺ አሁን ይሰማኛል።
እሺ፣ ገንዘብሽን በተመለከተ ማ- ማስያዣ ነው የሚለው
አዎ የሰጠኝ ገንዘብ ማስያዣ ነው።
እም፣ እሺ፣ አሁን ታዲያ ማለት ገና ውሎ አላለቀም